ወየ ይኸውልሽ እሁድ ይላል፣ ከዛም ማክሰኞ ጠዋት ይላል።
አሀ መመልሻት
ማክሰኞ ጠዋት ይላል፣ እሁድ እሁድ ይላል፣ ማክሰኞ ይላል። ምንም አይታወቅም።
አዎ ሮብ ደማ አርባ ምንጭ ይላል፣ አርብ ጠዋት ከአዲስ አበባ ይላል።
እሺ እ ሌላ ነገር የለውም። እነ- እነኝህ ሁለት እንትን ነገር ወይንዬ ምን banner እ፣ ሁለት banner ይሰራልን በይና ማስታወሻ በእናትሽ የምን banner ደግሞ ለዚህ ለእንትኑ ለምን ለዚህ ለ ለስብሰባው ለየቱ ስብሰባ
ለፓፕ
እ ስብሰባ banner ይሰራልን
ስትመጪ ትፈርሚያለሽ ሴት እ?
ጽፌ እጠብቅሻለሁ።
እሺ አሁን የሚላክም ሰው የለም ምንም የለም።
እሺ ያችንን ጻፊያት እሺ ቻው።
እሺ ቻው